Neşe man mana Neşe man mana Neşe man mana Neşe man mana እንደ ቆላፍ እንደ ግሪሳ ያረፈው ልቤ ደግሞ ተነስ ና እቴ መሄድ ነው ደጋ እቴ መሄድ ነው ደጋነ እቴ ትቸሽ ረስቸሽ እቴ ሁኝ እንደ ነገሬነ እቴ ደግሞ አገረሸብኝ እቴን አስታወስኩኝ ዛሬነ እቴ ጭራሽ ረሳሁሽ እቴ ተውኩኝ ስል ፈጽሞነ እቴ ተቀሰቀሰብኝ እቴን አገረሸ ደግሞነ ኦሆ ኦሆ ነሸሞን ማና ነሸሞን ማና ነሸሞን ማና ነሸሞን ማና እሷ ምን ማና ነች ከንፈሯ ምን ማና ከዛ ተስሞለት ምኑን ተረፈን ና